አይተዋወቁም አዲስ ሜምበሮች ርብቃ ናት ርብቃ ናት ኦርደር ያደረገችው አለኝ። ተስ- እና እኔ ያለኝ እንደ
ሄሎ
ሄሎ ጤና ሄሎ ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ ዛሬ የሚጣ ኦርደር ነበረውት በእንሹ ላይ ሜምበር ነበሩ white cabbage እ- እሺ እና ስልክ እያሳችልን አይደለም። እርስዎ መረከብ ይችላሉ ወይም እሷ ማግኘት ይችላሉ።
እሺ እ፣ ቆይ እስኪ አያዛችሁ። እ፣ ቆይ፣ ምን ምን እንትኑ ነው ምንድን ምኑን ነው ምን
ጥቅል ጎመን hello ጥቅል ጎመን ምኑን ጥቅል ጎመን ነው። አዎ ጥቅል ቆይ እሺ ጎመን እና ቆይ ካሮት።
እስኪ ቆይ አንዴ ቆይ አንዴ እሺ እሺ okay okay ጥቅል ጎመን ነሻ እንዴ ጥቅል ጎመን ው hello
ወይ አዎ በቃ ይምጣሽ እሺ። ስለዚህ driver ለእርሶ ይደውልልዎታል። አሁን ስልክ ያንሱላቸው።
አ- እሺ እሺ እሺ ችግር እሺ፣ የለውም እናመሰግናለን። መልካም ቀን።
ምንም አይደለም። እሺ፣ አሜን እሺ